Hello. આવે છે?
ሄሎ Hello.
ሄሎ ይሰማኛል።
Hello.
አቤት
አቤት።
ወደ መንገደኛ application ደውለው ነበር። አሁን ዘጠና ሶስት ላይ መሰለኝ።
አዎ ቅድም ተሳፋሪ ነበር የደወለው እና አላነሳችለትም ሄዷል።
እሺ
አዎ